hello ጤና ይስጥልኝ አቶ እንዳልካቸው እድሜ ይስጥልኝ።
ከአሪፌ ነው ደውልሎት እሺ
ከሁሉ ስፖርት ላይ ሲገቡ transaction history የሚል አለ።
transaction history ስገባ የሚገርምሽ አንድ ነው ብቻ አንድ ብቻ even የሚያሳየኝ እንኳን አሁን ያልኩሽን አይደለም ሌላ transaction እንኳን ምንም የሚያሳየኝ ነገር የለም። አንድ
ይቅርታ አንድ history ነው ለመናገር፣ የሚያሳየኝ።
በእኛ በኩል እ, ምንም አይነት ማስረጃ ሊኖረን ስለማይችል ከሱ ውጪ ምንም ልንዳውት አንችልም። እ, ሁሉ ስፖርት ሄደው የሚረዱት ነገር ካለ መጠየቅ ይችላሉ።
እሺ
መልካም ቀን።